ጤና ይስጥልን። ዋሽንግተን ህክምና ማዕከል ደህና ዋላችሁ።
ሰላም።
Hello ደህና ዋላችሁ ወይ?
እግዚአብሔር ይመስገን።
አለሁልሽ። ክላ አሚን ቅዳሜ ዕለት ለዛሬ ስምንት ሰዓት ከአስር ዶክተር እስክንድር ጋር appointment አስይዤ ነበረ።
እሺ
ምናልባት ወደ ነገ ማዛወር ከቻልኩ ነበር።
Okay። ለነገ እንዲሆንልዎት ነው።
አዎ በተመሳሳይ ሰዓት ለነገ እንዲሆንልኝ I think ከስምንት ሰዓት ጀምሮ ነው ያለው አይደል ዶክተር እስክንድር?
አዎ ከሰዓት ስምንት ሰዓት ነው የሚኖረው።
በቃ ለነገ ስምንት ሰዓት ላይ እንድትይዝልኝ ነበር።
እሺ አንዴ ጠብቁኝ።
እሺ
እሺ ስልክዎትን ይንገሩ ለካርድ ያስመዘገቡትን።
ዜሮ ዘጠኝ አስራ አንድ አስራ አንድ አርባ አንድ እሺ ስልሳ አንድ ሀምሳ ስድስት
ኤርሚያስ ተመስገን ነው።
ኤርሚያስ ተመስገን አየለ። አዎ እሺ እሺ አድርጌያለሁ ለነገ።
እሺ አመሰግናለሁ።
እሺ